ጤና ይስጥልኝ ሁሉ ስፖርት ባኮ ምን ረዳዎት?
ሁሉ ስፖርት እንትን ሁሉ ስፖርት ላይ ቴሌብር እየሰራል ነው ለጊዜው ነው ይጠቁሟል በዛ እንጠቀም ነበር ሆነ ስለሆነ ነው ይጠብቁ እሺ ሲስተም አፕዴት የተደረገ ስለሆነ ነው ይጠብቁን
እናም ቅድም እንትን ሪፖርት አድርጌ ነበር እና በቴሌብር በቴሌግራም እያወራኝ ነበር እሺ ሀያ ሺህ ብር ነበር የማክሰኞ እሺ
ከሁሉ ስፖርት ከሁሉ ስፖርት ቆርጠዋል ቴሌብር ግን እንትን አድርጎ አልደመረውም ያወሩ ከሆነ በቴሌግራም መልስ ስናገኝ እዛው ስለምናሳውቁት አዎ system ምናምን ብሎኛል እና ቆይቷል ብዬ እኮ ነው እስከ ማክሰኞ እስካሁን ይጠብቁን እያስተካከልን ስለሆነ ነው
ያኛው ግን መጣላ ቴሌብሩ አዎ
እሺ እሺ